ሄሎ ሄሎ ሰላም ጤና ይስጥልን።
አብሮ ይስጥልን።
አስቴር ኮስሞቲክስ
አስቴር አቁሜያለሁማ።
ስራውን አቁመሽዋል?
አዎ ትቻለሁ።
እሺ። አይ ዊ plus solution provider ላይ እንደ አገልግሎት ሰጪ ተመዝግበሽ ስለነበረ ነው።
አዎ ካቆምሽው ግን እ፣ ዊ ተጠቃሚ ሆነሽ ያው መጠቀም ትችያለሽ። ሀሳቡን ልንገርሽ።
አይ
እ፣ ዊ አሁን plus solution አይ ያንን ሳይሆን እ፣ ዊ plus solution user የተሰኘ application አለ ለተጠቃሚዎቻችን ማለት ነው ለህዝቡ የ transportation አገልግሎት ጨምሮ ከአርባ አራት በላይ አገልግሎቶች የያዘ ነው። እሱን አውርደሽ ብታዩ እና ምን ምን አገልግሎት አለው እንዲሁም transportation ስትፈልጊ ብትጠቀሚ ለማለት ያህል ነው። እዛ ላይ ደግሞ referral code አለ። ሰሞኑን challenge አለን። እሱን ለጓደኞችሽ ለቤት ዘመዶች ብታጋሪ ባጋራሹ ልክ እኛ ጋር እየታሰበልሽን ይሄዳል ማለት ነው።
እሺማ እሺ፣ አመሰግናለሁ። መልካም ቀን።
አመሰግናለሁ።
እሺ፣ እሺ።